ሄሎ ጤና ይስጥልን ችብችብ አብሮ ይስጠናል።
ከችብችብ ነበር ምደውሎት እሺ ኦርደር አድርጋ ያልመጣ አይተማለሁ አዎ አለ ምን ነበር ነጭ ሽንኩርት
እሺ በሀያ አንድ ኦርደር ያደረጉት ነው
አዎ መሰለኝ ሙሉ አውቀ ነው ያሉት እንደት ነው ስድስት ኪሎ
አዎ እሺ ነገ መቀበል ይችላሉ አዎ እችላለሁ የት ነበር ሎኬሽኑ ብርጭቆ ኮንዶሚኒየም እሺ ነገ ይመጣሉ driver እሺ።
ሲደውሉ ስልክ ያንሱላቸው እሺ እሺ እናመሰግናለን መልካም ምሽት